ተደሪ ባይ ወይኔ ጉድ ያሳል።
ሄሎ ሄሎ አማ እ እንትን ሺበሺ አቤት እዛው ላይ ከስተመሯ ያለችበት ማለት ነው። ኖህ ነው ያለችው ኖህ ሪል ስቴት ኖ ነው የሚለው ግን አታነሳማ ስልክ አይደለም ሩም ነምበር አለው አይደለ? እዛው ላይ የተጻፈ ሩም ነምበር ዋጋ ሄደ አንኳኳና አዘሻል ብለህ ስጣትኝ። ሩም ነምበር ስላለው
እሺ እዛ ደርሼ ነው ወይ ባትኖርስ በምን ይታወቃልማ?
roo- room number አይደለም ይልክ room number ከጻፈች የ- የቤት ቁጥር ከጻፈች ችግር የለውም። አንኳኳና እኮ እሺ ሰዓቱን እንዴት ነው የምታደርጉልኝ ታዲያ ከደረስኩ በኋላ ደውል ደውል ጨርስ።
እንትን እንትን እንድትሉልኝ?
አዎ እሺ ስለዚህ ይዤ ልሂድ በአንቺ ኃላፊነት። እሺ እሺ በቃ እሺ